ሄሎ
ወይ አብነት ኦርደር እኔ ነበር የምለው- ዛሬና አጋዘማ ማን ነው ካንችል ነው ያለህ?
ኦርደር ተጽፎልኛል።
ካንችል ነው እኮ አላልንህም።
ቴሌግራም ላይ ሳኖሊ ከሚ- ኧረ አላልንህም። ይኸውልህ ካ- ሳኖሊ ስለሆነ ስትና ስት- ስትጨርስ አሳውቀን ነው ያለን።
መጀመሪያ ላይ ከአንተ መድረስ ከዛ ስትጨርስ አሳውቅልኝ ስራ ነው።
ይኸውልህ cancel አይደለም እሺ። ስትጨርስ ታሳውቀናለህ። on time ትስተካከላለህ። እዛ ነህ አይደል ያለው?
እዛው ነው ላገናኝ አዛዝ በቃ አይ አታገናኘኝ። ስትጨርስ አሳውቅ እሺ። on time ይስተካከላል ከዚህ እሺ
እሺ አብነት- አዛዝ ነው ከነጭራሹ የተባለው መጀመሪያ እ
መ- መጀመሪያ ላይ አሳልፈን order ኡ የለም አለችኝ እና ወጣሁ። ከዛ ነው ከዛ በኋላ team leader ኡ ጋር አስተዋውቄ ነው አሁን
ግን እሺ ምግቡ የተሰራ ነው አይደለ?
ምግቡ አልታዘዘም።
አሁንም
አሁን ድጋሜ ታዟል።
ሄሎ
ሄሎ ወይ አልደረሰልኝም ብለህ አይደል እንዲያሳወቅከው?
አልታዘዘም አልታዘዘም። ጠይቄያለሁ፣ አልጽፌያለሁኝ እዛ ላይ እና ላ- እኮ- ለ- ለቲም ሊደሩም አሳውቄያለሁኝ።
እሺ አገናኝል። እሺ አገናኝ። አልደረሰም ስትለኝ እኮ እኔ የተሰራ መስሎኛል።
ወይኔ
ጤና ይስጥልኝ። ቻኖሊ ሰሚት ነው።
አዎ ሰላም እሺ አባት በ order ነበር መቶ ስድስት ሰላሳ ሁለት ሀያ አራት order አትበላችሁም?
ሰላሳ ሁለት ሀያ አራት
ሰላሳ ሁለት ሀያ አራት አንድ combo special አንዴ combo special ነው። አዎ አዎ ተለቀቀ ታዟል መሰለኝ። አንዴ check ታድርግ።
እ እ ተለቀቀ አትውጪ ቆይ
ምን አልከኝ?
አትይው አንዴ
ይቅርታ በጣም የተቆራረጠብኝ ነው።
አትዝጊው አትዝጊው አንዴ ልንገርሽ።
እሺ እሺ
ተሰማለ settlement ላይ ይታያል። በቃ አንተ ታዘራ እንትን ምን አልክ?
አይደለ ቸርነት እ?
ያዘው አይደለ
እ እኔ እርግጠኛ አይደለሁም ማን እንዳዘዘው አ አ ቸርነት ታ- ያዘው
ታዟል። እርግጠኛ
አዎ አንድ እርግጠኛ አልሆነልሽ። ኧረ ቀስ ብሎ። ሰላሳ አዎ አዎ ታዟል ታዟል።
ሰ- አላቀረብኩም። አዎ።
ይቆያል እንዴ?
ደግሞ normal ናት፣ አይቆይም።
በቃ ቶሎ ስጡት እሺ። በጣም ሰዓት ስለሄደብን። ሄሎ
ሌላ
ወይ ታዟል ብለዋል። ስትጨርስ አሳውቅ። በቃ እሺ